ሄሎ
ሄሎ ጤና ይስጥልኝ።
ሄልፕ አፕ ነው። ሳምራዊት ነኝ። እባክዎ የምንወስደው ሄልፕ አፕ አይደለም ሄልፕ ነው። ሳምራዊት ነሽ። ምን ልርዳ? እሺ ሄልፕ ሄልፕ Help.
ኖት ሄልፕ አፕ ኦኬ ሄልፕ እሺ እ-
ኦኬ። አይ ጥሩ ነው ማውራት። ያው አውሪልኝ ትንሽ ቀጥ ያለ ጥሩ ነው።
እሺ ምን እንርዳው እባክዎ?
አ ጎማ መኪና ጎማ ተበላሽቶ አዎ
አም፣ መታችሁ እንድታግዙኝ ነበር።
እሺ የት አካባቢ ነው?
እሺ የት አካባቢ ነው? ትንሽ ድምፁ ይሰማል። እ እንዳትዘጋው እ፣ ከኋላ አካባቢ ወደ ገርጅ አካባቢ ነኝ። እ፣ እሺ።
ገር- ገርጂ ምኑ ጋር
እሺ ገርጂ ምኑ ጋር ነው?
ገርጂ ሳሚ ህንጻ አካባቢ
እሺ አቅራቢያ ያለው ካለው ወደ መካኒክ ልኩለታለን።
እሺ የእሷ ድምፅ ይሰማል?
ይሰማል? ያንተ ይሰማኛል።
አይ የእሷ ድምፅ አይሰማማ። እኔም ያንተ የእሱ- የእንትና ኦኬ አሪፍ ነው። አይ ጥሩ ነው በቃ አሪፍ። እሺ